hello ሳርች እንዴት ነሽ?
አለሁልሽ ሆነ ስልኩ ለካ ሰርቷል። ስልኬን ጨ- ጨረስኩኝ አሁን።
ጨረሽዋ?
አዎ ገና ለገና ተሞላልኝ ያልቋል ብለሽ በቃ ጨረስኩኝ፣ ተገላገልኩ አሁን። እ፣ ልደውልልሽ ላይ ነው ደውዬላት፣ ቆይ ሁለት ደቂቃ ስጪኝ ላይ ነው ዝም ያልኩሽ።
እሺ እንትን ምንድን ነው የሪፐብሊካን ማን ነው ዋና እ፣ ኃላፊ?
ተቀይሯል አሁን እ፣ አሉ ማን ነው?
አዲስ የመጣው ማን እንደሆነ ልደውልለት ለራሱ ማን እንደሆነ እንዲነግረኝ።
አዎ እና ስልኩን ባክን ካለህ በይሽና ለበላይ እ?
እ?
ለበላይ ነው።
እሺ እሺ የየትኛውን ሁኔታች የቪአይፒውን የቪአይፒው ዋናው ማን ነው? ቪአይፒውንም ምኑንም የሚመራ ይለያያል።
የለ አዎ ይለያያሉ።
እሺ የሁለቱንም ጠይቂና የሁለቱንም በታችና በላይ ብለን እንልክለታለና እሺ በቃ ላኪውና ለእኔ ይነግረዋለሁ።
እሺ እሺ